hello አቤት ይሰማል።
ተቋረጠ ተቋረጠ።
መስቀል ፍላወር ናዝራ ሆቴል ነው ያውቁታል?
አዎ ናዝራ ሆቴልን አወቅኩት። እሺ ከዛ ጋር አፍሮሊንክስ አለ። በናዝራ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር የሚል አለ። በአፍሮሊንክስ ሞተር ትክክል ሲገቡ ማሊባባ ሬክላማችን ይታያል።
ጥሩ እንደዛ ማድረግ ይቻላል። ግን እንደዚህ ለምን አናደርግም? እኛ አሁን እዛ ድረስ ከመምጣታችን በፊት
ምን አለኝ?
እኔ እዛ ድረስ ከመምጣቴ በፊት መጀመሪያ ቴሌግራም ልላክላችሁና ሞዴሉን ምኑን ምኑን ይዩት። ከዛ ቅያሪ በ- ምን አልሽኝ?
ድምፆት በጣም ርቋል። አባት ይቅርታ።
ይኸውልሽማ እኔ እዛ ድረስ ከመምጣቴ በፊት በቴሌግራም ቴሌግራም ተጠቃሚ ከሆንሽ በቴሌግራም ልላክልሽና ያለውን ነገር ይዩት። ከዛ እ፣ መምጣት የሚኖርብኝ ጊዜ ላይ መ- መምጣት እችላለሁ። እንደዛ ይቻላል?
እሺ ቁጥ- ቁጥር ልስጥ ዜሮ ዘጠኝ አርባ አራት ቆይ እሺ፣ አንዴ አንዴ ይቅርታ። እስኪ ንገሪኝ። አሎ አሎ አሎ
ዜሮ ዘጠኝ አርባ አራት እሺ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
እ፣ ማን ይባላል?
ማ- በቃ ማን ባባ ብለው ይግቡ ያገኙኛል።
ኦ አንቺ ሆነሽ የምትጠቀሚው በዛው በቴሌግራም ልላክልሽ?
አዎ ላኩልኝ፣ በዛ ላኩልኝ።
እ፣ ምኑን ምኑን ልላክልሽ? ሞዴሉን CC ውን ሁሉን አዎ ሁሉን ዋጋውን
በቃ ጥሩ እንደዛ አድርጌ ልላክልሽና ምላሽሽን እስከ ነገ ትነግኛለሽ።
እሺ እሺ እሺ እናቴ ማን ልበል ስምሽን አንቺን? አሎ አቤት ማን ልበልሽ? ማን ማን ብዬ ልጥራሽ?
ማን ባባ ብለው ይግቡ።
ማሊባባ ጥሩ እሺ።
አ ግን ግዴታ መኪናውን ግን ማሳየት አለበት።
ችግር የለው መኪናው ንጹህ ስለሆነ በእኛ በእኛ እንትኑ ብቻ ላ- ልላክልሽና እናንተ ግምት ታወጡልኛላችሁ። ከዛ እኮ የራስዎትን ዋጋ ግን ይንገሩኛ እዛ ላይ ችግር የለውም እዛ ላይ ጽፌልሽ አለው። ከዛ እናንተ ያለውን ነገር እናወራለን።
እሺ እሺ አባት እሺ እናቴ እሺ እሺ እሺ